ሆስፒታል አምቡላንስ ሜሮን የምንርዳት ሰላም ጤና ይስጥልን። ከውዳሴ ዲያግኖስቲክ ሴንተር ነበር የምደውለው። ዶክተር ዮናታን እባላለሁ።
እሺ ሰላም ነው አለን አምቡላንስ ፈልገን ነበረ
እሺ እ፣ ከየት ወዴት ነው ከየካቲት ሆስፒታል ወደ ውዳሴ ፒያሳ።
እሺ እ፣ የ patient ኡን condition እና ስማን ነው
pediatrics ነው። አናኒያ ጌትነት ይባላል። ultrasound ለ ultrasound ምርመራ ኦክሲጂን ነው የሚያስፈልገው። oxygen support
ስንት ሊትር ኦክሲጅን
ሊትሩን exactly አሁን check አድርጌ እነግርሻለሁኝ፣ ግን እስከ check ያስ በቃ check አድርጌ ልንገርሽ። አሁን
እ፣ እሺ ለእነሱ አሁን ነው የሚፈልጉት አዎ፣ አሁን እንፈልገው።
እሺ patient ኡን ለ patient ኡ ስልኩ ትሰጠኛለህ ወይም ደውልለት እኔ
ለ patient ኡ አስታማሚ ማለት ነው።
ለአስታማሚ ሰጥቻለኝ፣ ግን more ስለማታውቀው information ኡን እኔ ላስረዳሽ ብዬ ነው። የእሷንም ስልክ ሰጥ ትችላለህ።
እ፣ እሺ እሺ አስረዳት እሺ፣ ስለዚህ በዚህ ደውዬ መልሽ ብደውል አንቺን አገኝሻለሁ።
አዎ ታገኘኛለህ በቃ እሺ፣ አሁን ደውልሻለሁ። ስለዚህ ይኖራል አይደል አምቡላንስ?
አምቡላንስ ይኖራል አዎ።
እሺ፣ እሺ።